ጤና ይስጥልኝ ቴሌቪዥን ጤና ይስጥልኝ ደንበኛችን
እንዴት ነው?
ደህና ነን።
እስኪ እንደው ስ- ተ- ተ- ስደውልበት ወይስ ሰው ስደውልብኝ ማ- እንትን ማ- ድንጋው አልቆ ጋ- ከድንጋው ካለቀ በኋላ ጥሪ አይቀበልም አይ- አይልም። የኔ ስልክ ሰው ይበላል፣ ደንበኞቹን ይበላል። የኔ- እኔ ላይ የምደውል
እሺ ደንበኛችን እኛ ሄሎ ቪዛ ነን።
አ- እኛ የጉዞ መረጃ ነው የምንሰጠው።
የጉዞ መረጃ አዎ
እሺ ዘመዴ